hello hello ጤና ይስጥልኝ።
ሰላም።
አቶ ኤርሚያስ ኃይሉ አዎ፣ ከዊ ፕላስ ሶሉሽን ድርጅት ነበር ምደውልልዎት።
እሺ፣ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ፣ ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች ቆጥበናል። እና ይህንን ያሉቷና ለአሽከርካሪዎች የሚገባ ጥቅም የሚሆነ ልናስብም ለሬክና ጡረት ሌሎች ጥቅማ ጥቅም ስለሌ የበጋራ ሆነው የሚቆጥቡ አቅማቸውን የሚያጎለብቱበት ራት ነው ይዘን የመጣ ነው።
እሺ።
እንዴት አዩት ሀሳቡን?
ቆንጆ ነው።
እሺ እሺ፣ ወደዱት?
አዎ፣ አሪፍ ነው።
እሺ እርስዎም ከእኛ ጋር የመስራት ሀሳብ ካሉት ከወደዱት ዌፕላስ ሶሉሽን ፕሮቫይደር የሚል application አለን። እሱን ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም ደግሞ document መላክ ከፈለጉ ቴሌግራም ቁጥርም አለን። መያዝ ይቻሉ ልስጦት ወይስ text ላርግሎት?
text አለኝ።
እሺ text አረግሎታለሁ። በምልክሎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካሉት በማንኛውም ስልክ የምንቀበል ይሆናል። እናመሰግናለን። መልካም የስራ ቀን ይሁንልዎት። እሺ